ጤና ይስጥልን ማሊባባ
hello ሰላም ነው?
እግዚአብሔር ይመስገን።
አይ ማስታወቂያ ላይ አይቼ ነው እና ስልካችሁ
ም- ምን አሉኝ?
እዚህ ማስታወቂያ ላይ አይቼ ነው ስልካችሁን እና እሺ።
መኪና የሚሸጥ ምናምን አላችሁ።
እሺ
አሁን እንደዚህ ባንክ ያለው መኪና ማለት ነው ገዢው ማሟላት ያለበት ነገር ምን- ማለት እሺ፣ በኮድ ገዢው- ሁለት ማለት ነው አዎ፣ ንግድ ፍቃድ ያስፈልገውታል
በኮድ ሁለት
እኮ መ- መኪና ለመግዛት አይደል ብድር ከኛ አዎ።
ጋር አመቻችተን እኮ የንግድ ስራ ፍቃድ ያስፈልጎታል፣ የንግድ ምዝገባ ወረቀት ያስፈልጎታል፣ TIN number፣ የጋብቻ ወረቀት፣ የ- የኪራይ ውል፣ የታደሰ መታወቂያ፣ የነዋሪነት ያስፈልጎታል።
እ፣ ማለት በአውቶሞቢል ነው እያልኩሽ ያለሁት እና ምን ይህን አሉ?
እኮ ለ- በከባድ አሁን ይህን የምናወጣው እኛ ከባድ መኪና ምናምን ገልባጭ ምናምን ስና- ስናዝ ነው እና አሁን አሁን እኮ እያልኩሽ ያለሁት በብድር አይደል በብድር እንድናመቻችሉት አይደል ከባንክ ጋር አዎ እኮ ይሄ እኮ ገባኝ ያስፈልጋል አባት።
በኮድ ሁለት ማለት ነው አዎ ይሄ ያስፈልጋል። ይሄ ጠቅላላ ያስፈልጋል።
እሺ